ደቂቃ ሲገቡ hello አሁን ደውዬ ነበረ order አውጪ
order አስወጪልኝ ብዬ ማነው?
አዎ።
ሀብታሙ ነህ?
አ እሺ ቆይ አንዴ እያየች ልክ ነው። እሺ ጠብቃት አንዴ።
ሄሎ ሄሎ
እና ምን ልበለው ይወጣል እ hello ሀብታሙ ይወጣል አልሽኝ ወጥቷል እሺ በዛሬ ደግሞ ቻኑን እስካሁን እኮ ምግብ አልሰጠንም ቆይቷል አልሰጡህም እስካሁን እሱንም ታስተላልፍልሃለች እሺ
ሀብታሙ